hello
ሀይሚ
እንዴ ስልክሽ እኮ ዝግ ሆነብኝ።
ስልክ ያው አምስት percent ስለሆነ ዘግቼው ነው። አዎ ገባሽ ኧረ በስመ አብ ድብድብ በቃ መግቢያችን እንዴ? እኔ እኮ አቃተኝና እዚህ ሻይ ጠጣ ብለን እ፣ መግቢያውን ጥሎት እኮ ነው እንደገና ተ- በቃ ተጨቃጭቄ ቤ- ያስገኘሁት
እ?
መግቢያውን እ፣ ተ- ጥለውታል። already የለም በቃ ፌዴሬሽን የሚባል ሰራተኛ የለም ብለው በስመ አብ እዛ ጋር ያለው ድብድብ ድብድብ በቃ አስገኘሁት። አምጣልኩት ትናንት እኔ ነኝ ለእናንተ ሰው የሰጠሁት አምጣልኩት። የእኛ ችግር ነው አለኝ። አዎ የእናንተ ችግር ነው አልኩት። ከዛ በስመ አብ።
ይኸውልህ አለቃ ገብቶ የሆነ ነገር የሚለኝ በእናንተ ነው አልኩት።
እም፣ ከዛም በኋላ እንደገና ቆይ ውስጥ ገብቼ ልፈልግ ምናምን ሲል ፈልገው ውስጥ ተቀምጧል።
በስመ አብ ከዛ መጣሁኝ ገባ- በቃ እና አለቃ ይመጣል መጣሁ። እኔ አላወኩም ሊመጣ ይችላል እ አላወኩኝም ግን መጣሁኝ።
ነይ